hello ሰላም ጤና ይስጥልኝ።
ትናንትና withdraw አድርጌ ነበረ ብር ትናንትም አልገባልኝም። አሁን ተመላሽ ሆኖ አየሁትና ወደ ንግድ ባንክ transfer አድርጌው withdraw አድርጌ አልገባም። አሁን Best Bet ስልክ ቁጥርሽ የደወልሽበት ነው?
አዎ
እሺ ስንት ብር ነው?
እ አስራ አምስት ሺህ ብር እሺ ጠብቂኝ አንዴ።
እሺ
የሩት ዘውዴ ነው አይደለ?
አዎ እሺ confirm አድርጌልሻለሁ። ከአንድ እስከ ሁለት ሰዓት ባለው ውስጥ ይገባልሻል።
እሺ አመሰግናለሁ።
መልካም ቀን። እሺ አሜን።